ሰላም ጤና ይስጥልኝ በሽቱ ቤት
okay እስኪ ይችን ትኬት እይልኝ አንዴ አስራ ሁለት አስራ ሶስት cashier code ነው።
አ እሺ ንገረኝ።
አስራ ሁለት አስራ ሶስት
አስራ ሁለት አስራ ሶስት ዜሮ ሰባት ሰባ ሰባት ሰባት ሰባ ሰባት እም። ሁለት game ወጥቶብሃል።
ምን ምን የሚለው ነው?
የመጨረሻዎቹ ሳልፎርድ ሲቲ እና ከላይ ያለው ደ- ደግናም ነው።
አዎ አዎ የእነሱ ሁለቱ መጨረሻ ላይ ያሉት እነሱ ናቸው ቀይ የሆኑት።
okay እሺ እሺ እሺ እናመሰግናለን።